መላጣይነት ትምህርት ቤት
እንትን በ voucher ለመመለስ ማለት ነው።
እሺ
እንዴት ለመመለስ እንደምችል በ- በቴሌግራም ላይ ላሳሹልኝ እሺ ልከውልህ ነበረ እና አዎ እና ደግሞ እምቢ ያለኝ እና እስቲ ያው ምን እንደሚል እኔ ደግሞ በቴሌግራም screenshot አድርግቼ ልክ ያለውና እዩ እስቲ ያው እንደዚህ ነው የሚለው ማን ነው ማን ነው ስምክ ቴሌግራም ላይ እስክንድር እስክንድር እሺ እስክንድር ማመድ እሺ እስክንድር ነው የሚለው አ እሺ እስቲ እስክንድር እግ- Hello አሎ
እኮ ኮዱን አስገባ እዛ ላይ አንተ የላክበት ቦታ ላይ ኮዱን አስገባ አስገባው አስገብቼ ማለት ነው እሺ እ- እ- ከላይ በኩል በላይ የተጻፈው ነገር አይተሽዋል
እኮ እንትን ነው እኮ እ፣ እምቢ ያለኛ
copy paste ነው ያደረከው አዎ አድርግቼ እምቢ ያለኝና እንደዛ ነው የሚጽፈው በላይ ላይ ማለት ነው በላይ በኩል እኮ ያውልህ ስንት ብር ነበር መቼ ነበር ያረካው ብሩን ሀምሳ ብር መቼ ነበር
ከሁለት ቀን በፊት እኮ ይኸውልህ ቀኑን አስገባው በትክክል የሌላውን voucher code ካስገባክ አይገባልህም የራሱን ኮድ ነው ማስገባት ያለብህ የሀምሳ ብሩን ቀኑን እኮ ጻፍና የአምስ- ቀኑን አ- ጻፍና pending ላይ ያለውን ማለት ነው የአም- የሀምሳ ብሩን ከታች voucher code ብሎ የሚያስቀምጥልህ ካለ እሱን ነው የምታስገባው የሌላውን ኮድ ካስገባክ አይሰራልህም ይኸውልህ መጀመሪያ ቀኑን ጻፈው ቀኑን በትክክል ስታስገባ ሀምሳ ብሩ አ- ይመጣላል ከሀምሳ ብሩ በታች pending ይላል ሀምሳ ብሩ ብሎ pending ይላል ከዛ አይ።
voucher code ደግሞ ብሎ ኮዱን ያስቀምጥልሃል እሱን ኮፒ አድርገህ ነው deposit የምታደርገው
አይ እሺ ያው እሱ ልኮ ዲፖ